hello ጤና ይስጥልን ዶንኪት ነው የደወሉ ምን ልርዳዎት?
ያው ይስጥልኝ።
እ፣ ዶንኪት ነበረ ምን ነበረ?
እሺ ድንቅ ልጅ ለመጠቆም ነበረ።
እሺ ይቻላል።
እሺ ቴሌግራም ላይ እንትኑ ልክ ያለ ቪዲዮ ልክ ይልዋል።
እ፣ እስኪ እ፣ እርስዎን ስምዎትና ምናምን ንገሩኝ እስኪ እሺ የጎኔ ነሽ ማን አሉኝ? አንዴ የጎ
መጀመሪያ የህፃኑን ስም ይንገሩኝ።
እንትን ላይ ነው ያየሁት ቴሌግራም ላይ ነው ያየሁት። already ቪዲዮውን
የህፃኑን ስም አያውቁ?
አላውቀውም።
okay እድሜ ያውቃሉ?
አዎ እድሜው already አራት አመት።
ስሙን ጠይቀው መንገር አይችሉም?
እሺ ወይ አንዴ ትንሽ ጠብቀኝ። እሺ እሺ መልሼ ልደውል?
እሺ እሺ እሺ።
እሺ እሺ